ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልን።
እሺ ደወልኩሎት ከቺፕ እሺ እ፣ ተመላሽ እናደርግሎት ብለን ይህ ስልክ ቁጥሩ ቴሌ ብር የለውም እና ሌላ account ይነግሩኛል።
ሌላ account ነው። አዎ ልክ ነሽ።
እ፣ ስልክ ቁጥር ይንገሩኝ ሌላ።
እሺ ዜሮ ዘጠኝ አስራ ሶስት እሺ
ሰባ ሰባ
እም፣ ሀያ አስራ ሁለት ሀያ አስራ ሁለት ስም ማን ይባላል?
ቃል ኪዳን
ቃል ኪዳን።
ወጣልን።
እሺ check አድርገን እንመልሳለን። ዜሮ ዘጠኝ አስራ ሶስት ሀያ አስራ ሁለት አይደል?
አስራ ሁለት አዎ።
እሺ እሺ እሺ እሺ መልካም ቀን